ጠብቃችኋለሁ። ገነት የተጋብዛችኋለሁ። እውነት ጸልዩልኝ ማለት ጤና ይስጥልን።
ሄሎ
ኬኛ ግሮሰሪ ነው ደንበኛችን ከቢጫ የጥሪ ማዕከል ለምንደውለው ምን ምን?
ኬኛ ግሮሰሪ ነው ከቢጫ የጥሪ ማዕከል ለምንደውለው
አይ አይደለም።
አይደለም? እሺ።